ብዙ አርገህልኝ ብዙ ሰርተህልኝ ከህይወቴ ውስጥ ክፉን ለቅመህልኝ ጌታ ምጠብቀው መልካም ፍሬ እኔም የምፈልገው ወይን ለማፍራት ነው ግን የማይሆን ሆኖ ሆምጣጤ ባፈራ ስራው አፈራርሰ የህይወቴን ማሳ ስራው ስራው ስራው የኔን ህይወት በጣም የሚማርክ ፍሬ እንዲበዛበት ስራው ስራው ስራው የኔን ማሳ እጅግ የሚማርክ ወይኔ እንዲበዛ ስራው ስራው ስራው የኔን ህይወት ስራው ስራው ስራው የኔን ቤት ኢየሱስ መልካም አባት የወይኑ መሰረት እውነተኛ ግንድ ከፍጥረት የጥንት ስራው አሳምረው የውስጤን ማንነት በኑሮዬ ሁሉ እንድትከብርበት ዙፋን ትተወርደ ብዙ ደክመህልኝ ክብርህን ምትለ ለእኔ የሞትክልኝ አልፈልግም ካንተ ተለይቼ መኖር ሰላሜን አብዝተ በህይወቴ ክብር ስራው ስራው ስራው የኔን ህይወት በጣም የሚማርክ ፍሬ እንዲበዛበት ስራው ስራው ስራው የኔን ማሳ እጅግ የሚማርክ ወይኔ እንዲበዛ ስራው ስራው ስራው የኔን ህይወት ስራው ስራው ስራው የኔን ቤት ሌላ ቃል የለኝም በእኔ ላይ ንገስ በመንፈስ ቀባይ እምባይን አብስ የዘይትህን ኃይል ጌታ ሰተኸኝ አምሬልህ ልታይ ፍሬ በስቶልኝ ስራው ስራው ስራው የኔን ህይወት በጣም የሚማርክ ፍሬ እንዲበዛበት ስራው ስራው ስራው የኔን ማሳ እጅግ የሚማርክ ወይኔ እንዲበዛ ስራው ስራው ስራው የኔን ህይወት ስራው ስራው ስራው የኔን